Hello? Hello? ጤና ይስጥልኝ ፍሊንትስቶን ሆምስ ሰላም ናቸው?
ይመስገን እንዴት ኖት?
እንዴት ነህ?
ይመስገን የሆነ ነገር እንድታስረጅ ፈልጌ ነበር።
እሺ ምን ነበር?
አክሲዮን ለመግዛት ፈልጌ እሺ
እሱን እንትኑን እንድትነግሪኝ ፈልጌ ነው። ምን criteria እንደሚያስፈልግ ለምን እንደሚጠቅም እሺ አሁን ላይ መሸጥ ጀምረናል። አንድ አክሲዮን ከአምስት መቶ ብር ጀምሮ ነው ያለው።
እ፣ እ፣ አሁን ላይ እየሸጥን ነው ያለ ነው። የት አካባቢ ነው ያሉት እርስዎ?
እኔ አራት ኪሎ አካባቢ እሺ ቦሌ ገርጂና ልደታ ቢሮ አለን። ከሽያጭ ባለሙያዎች ጋር ቀጠሮ ሊያዝሎትና ያለውን ነገር በዝርዝር መነጋገር ይቻላል። እኔ ቀጠሮ ነው ማስይዘው። ወደ ጥሪ ማዕከል ስለሆነ የደወሉት የሽያጭ ባለሙያ ጋር ግን ቀጠሮ አስይዝሎትና ያለውን ነገር በዝርዝር ከእነሱ ጋር መነጋገር ይቻላል።
እንጂ አሁን ለአንድ- አሁን አንዳንድ ጥቅሙን ልትነግሪኝ ያቺን ማንቻው ለምሳሌ አሁን የ- ከሚያስገኛቸው ጥቅሞች መካከል ወደ ቤት ይዞሩልኝ ካሉ ወደ ቤት መቀየር ይችላሉ።
እ፣ ከገዙበት ጊዜ ጀምሮ እ፣ በ percent ይሰላና ከአንድ አመት ጀምሮ ደግሞ የትርፍ ተካፋይ መሆን ይችላሉ።
ከአንድ አመት በኋላ ማለት ነው።
አዎ አዎ አዎ። ከዛ በኋላ እንዳልኩት እንደ ፍላጎቶት ወደ ቤት ይቀየርልኝ የሚሉን ከሆነ እ፣ ወደ ቤት ማዞር ይችላሉ። አዎ
ቀጠሮ ይሄን ነው ይሄን አልሽኝ ቦታው ቦ- ቦሌ ገርጂና ልደታ ነው እ፣ ቢሮአችን። ምናልባት ነገ ይችላሉ።
ነገ አይችልም። ሳምንት በሚመጣ ሳምንት
እሺ next week ሰኞ እናድርገው።
እሺ።
እሺ ጠዋት ላይ እደውልሎታለሁ። ስሞትን ማን ልበል?
የኔ እ፣ የኔ ጫፍ ነው
እሺ ማስታወቂያችንን ከምን ላይ ነበር የሰሙት?
እ ማስታወቂያችንን ከየት አይ፣ ነበር የኔ የሰሙት?
ባል- የኔ ባል ሰምቶ አሃ ነገረኝና ከዛ እኔ ደወልኩ።
እሺ እሺ እ፣ ለዳታ ስለሚያስፈልገኝ ነው። እሺ አመሰግናለሁ። ምናልባት ቀድመው መምጣት የሚችሉም ከሆነ ከሰኞ ወደዚህ ቅዳሜም ስለምንሰራ እ።
እ፣ ቅዳሜ አካባቢም እ፣ የሚችሉ ቅዳሜ ከሆነ አይደለም።
መምጣት ይችላሉ።
እሱ ከሰኞ ወይ ሰኞ ወይ ከሰኞ በኋላ አዎ።
አ፣ መግዛት እሺ።
ነው። ለዛ ነው እሺ እሺ በቃ እንደዛ ከሆነ ሰኞ እንደዋወላለን። እሺ መልካም ቀን ይሁንልዎት።
እሺ።